ሄሎ ሄሎ፣ ጤና ይስጥልን።
እግዚአብሔር ይመስገን።
ከ We Plus Solution ነበር የምደውለው።
እሺ እም፣ application አችን ላይ ተመዝግባችሁ ነበር አይደል?
አ
እ፣ እና አሁን የተመዘገቡ account ኦችን active እያደረግን ነበረ።
እ እ የተመዘገቡ account ኦችን active እያደረግን ነበር።
እሺ እሺ። እናት አሁን ግን አይመቸኝም ስራ ላይ እኔ ቆይ እደውላለሁ።
እሺ፣ እሺ፣ አመሰግናለሁ።
እሺ።